Hello ጤና ይስጥልን።
ጤና ጤና ይስጥልን።
እ ጉዳይ ነው የደወሉት። ሀና እባላለሁ። ምድር ዳዊት እ ሰራተኛ ፈልጌ ነበር የወንዶች ፀጉር ቤት የምሰራ።
የወንዶች ፀጉር ቤት አዎ ስሞቱ ማን ልበል?
ቅድስት ቅድስት የአባቶች ስም ጣሰው፣ ቅድስት ጣሰው።
ቅድስት ጣሰው።
አዎ የት አካባቢ ነው?
እ ክፍለ ሀገር ነው አዳማ።
አሀ አዎ የእኛ application ለቪዲዮ የሚሰራው አዲስ አበባ ውስጥ ብቻ ነው።
Okay፣ እሺ እሺ መልካም ቀን የሚሉት
እሺ